ባንቹ ነው ባንቹ ባንቹ ነው ባንቹ ነው ባንቹ ባንቹ መልክሽን ላይኔ ማረፊያ አርጎልሽ ልብሽን ማለፊያ ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ አንቺን ለነፍሴ ደግሴ ወደድኩኝ እኔን መልሴ ነው ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ ገላሽ ሲያበራ ውበቱ ፍቅር ይመዘዝ ካፖቱ ነው ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ በቁሜ የገባው ሰመመን ሁለት አፍቅሬ ካንዴዋን ነው ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ አዝርታው ገላሽን ከው ጠምቀውሽ ካመል ዘቢብ ነው ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ ቀምሽ ዋልኩት ያንቺ ልብ ወይን አስተፈሰ ልበሰብ ነው ባንቺ ባንቺ ነው ባንቺ ነው ባንቺ ባንቺ ባንቺ ነው ኩራቴ